ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ
አሎ ጤና ይስጥልኝ
hello አሎ አሎ ጉዷ እንዴት አደርሽ hello ሁሉ ስፖርት እባክዎ ምን ልርዳዎ ሰላም ነው እንትን transfer አድርጌ ነበረ ቤት withdraw አድርገው ነው አዎ withdraw አድርጌ ወደ ቴሌግራም ላይ ቴሌግራም ልኳል
ቴሌግራም ላይ አይደለም እሺ በቴ- የዝውውር ታሪኮት ላይ ያልገባሎትን ፎቶ ያነሱና ቴሌግራም ላይ ላኩልን
okay የእንትን ያደ- ያደረኩትን አዎ።
transaction እንትኑን አ
okay ያሳየኛል እንዴት አለ ያሳዩታል አዎ።
እኮ transfer ያደርግና ግን successful ምናምን አለ ግን ብሩን እኮ ቀንሶታል እሱን screenshot ያርጉና ቴሌግራም ላይ ላኩልን ቀ- በ- በዚህ ነው ቴሌግራም address ቁጥር ነው?
ያዙ ዜሮ ዘጠኝ ሰባ ስምንት
እሺ አንዴ ዜሮ ዘጠኝ ሰባ ስምንት እ አስራ ስድስት እሺ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ